ጠራችልኝ ከሽ ጥሪ ማታ
ሶስት እያለ ጠይቁኝ ልመልስ።
ምን አሉ? ኦኬ
እሺ እሺ። ሙሉ ስሞን ነግሩኛል።
አ ማን ልበል?
አሜን ገዛኝ ሄሎ እሺ እየጻፍኩ ነው። አሜን ገዛኝ። እሺ፣ አረ አሜን በለጠ አሜን በለጠ አም- አሜን በለጠ ተቀየረ። አሜን በለጠው ነው
አሜን በለጠ። አይ ይቅርታ ከሰው ጋር ያወራሁ ነበር።
ችግር የለውም። እሺ በቃ ስለ ኢቴስ የጥሪ ማዕከል ከሌላው የጥሪ ማዕከል በምን ይለያል?
እ
ኢቴስ የጥሪ ማዕከል እ ከሌላው የጥሪ ማዕከል በምን ይለያል? ምናልባት ወይ ቪዲዮውን በደንብ ይዩት፣ እሺ እሺ ምን አይነት አገልግሎት እንደምንሰጥ እሱ ላይ ይዩትና እሺ አይቼ ነው